ሄሎ ሄሎ
ሄሎ አይሰማም።
እሺ፣ ምን ልተዋት?
የፍሬዋን ስልክ ፈልጌ ነው።
እሺ፣ ይጠብቁኝ።
አይ የሆነ መች እንደሚመጣ ባላውቅም ፊልድ እወጣለሁ እያለ ነው። አዎ ከዚህ ፓርክ ሊጀምር እያሰበ ነው። በዚህ ዓመት ሊጀምር እያሰበ ነው።
መስመር ላይ ነው።
አቦ መሰ- አቤት
ስልክ ቁጥር የያዙ ያዝ- ይዛሉ ይዛሉ የ- እ?
እዚህ ናት ቤት ናት መለይ
ሄሎ
አማኒ ወይ ማይችለ መንበር የለችም
ይችን ነው ይችኛው መንበር ነው ይዟት መድኃኒዓለም ስልክ ይዛ ነው።
ኧረ ሄሎ ሄሎ ሄሎ ዜሮ አንድ ዜሮ አስራ አንድ አምስት
ዜሮ አስራ አንድ አምስት
ሀምሳ ሶስት
ሀምሳ ሶስት
ዜሮ ሰባት
ዜሮ ሰባት ስልሳ ሰባት
አመሰግናለሁ።
ተቀያሪ ከፈለክ ልስጥህ።
እሺ ጥቂት ተቀያሪ ዜሮ አስራ አንድ አምስት
ዜሮ አስራ አንድ አምስት እ ንገሪኝ
አንዴ ይጠብቁኝ። ዜሮ አስራ አንድ አምስት አሉ አ ሀምሳ አንድ አንተን ዘጠና አንድ
ገና ዜሮ ዜሮ
አመሰግናለሁ።
እኛም እናመሰግናለን።